Hello ሰላም ጤና ይስጥልን። ሀና ሙሉጌታ ከዊ ፕላስ ድርጅት ነበር የደወልኩት።
እሺ እ፣ ዊ ፕላስ application ኣችን ላይ ተመዝግበው ነበር።
እ፣ አዎ ትቼዋለሁ።
እ፣ በአሽከርካሪ በቲክቶክ- አይ በተሳፋሪነት ነበር ቲክቶክ ላይ አይቼ ነበር የተመዘገብኩት።
Okay፣ በተጠቃሚነት ማለት ነው።
አዎ እ፣ ትቼዋለሁ ነው ያልሽኝ?
አዎ ትቼዋለሁ።
ለምን ተውት? ማለት ጠቃሚ መሆን እ፣ ተገልጋይ እ፣ የ transportation ተገልጋይ ብቻ መሆን ሳይሆን ከአርባ አራት በላይ እ፣ አገልግሎቶች አሉ። ከሶስት መቶ ሀምሳ በላይ game ኦች አሉ እና በነፃ ነው ሁሉንም የሚጠቀሙት።
አዎ አይ ይቅርብኝ ትቼዋለሁ።
እሺ፣ በጣም እሺ፣ እናመሰግናለን።
አመሰግናለሁ።
መልካም ቀን።
ለእናንተ እሺ